ጤና ይስጥልን በሽት ቤት ቤቴን የምንረዳው ኤቨን ውጪ
እንትኑ ኤፍሬም ሶዶ የሚል ካሽ አልሰራ ብሎኝ አሁን ደግሞ ባ ሎንግ ተርም ስዊች ይላል። ችግሩን አይታ- አይታችሁታል እ ኤፍሬም ሶዶ አ
እሺ ለሚዘግ የዘጋብህ ነው
አይ ሎግን ብሎ ይገባል ውስጥ ሲስተም የልጆችን ትኬት ማውጣት አልቻለም። አንድ ሁለተኛ ደግሞ long term switch የሚል ጽሁፍ መጥቷል። አሁን አካባቢ እስኪ ፎቶውን ላ- ላክልኝና እነ- እናስተካክለው ካሜራን check አዎ አዎ ከ PC ላይ